ቆንጆ የኔን እሾይ መውደዴን ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ሌላ ይቅር የኔ ቆንጆ የኔን እሾይ መውደዴን ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ሌላ ይቅር በጠራ ጨረቃ የኔ ቆንጆ ሳይሻ መሻለው የኔ አበባ ሌሊቱን ተኝቼ የኔ ቆንጆ ሳልምሽ አድራለው የኔ አበባ ነግ በኔ ነው ብለሽ የኔ ቆንጆ ና ካላደራሽን የኔ አበባ ወድጄሽ ስመጣ የኔ ቆንጆ አትንሽኝ ፍቅርሽን የኔ አበባ የኔ ቆንጆ የኔን እሾይ መውደድህን ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ሌላ ይቅር ማራኪው ፈገግታሽ የኔ ቆንጆ ሳቅሽ መች አስከፋኝ የኔ አበባ አርግኝ እያለ የኔ ቆንጆ ልብሽ ነው የጠፋኝ የኔ አበባ እንዴት አገባሽም የኔ ቆንጆ እባክሽ አንቺ ሰው የኔ አበባ ወድቼሽ እኮ ነው የኔ ቆንጆ የምመላለሰው የኔ አበባ የኔ ቆንጆ የኔን እሾይ መውደድህን ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ሌላ ይቅር ማራኪው ፈገግታሽ ሳቅሽ መች አስከፋኝ አልገኝ እያለ ልብሽ ነው የጠፋኝ እንዴት አይገባሽም እባክሽ አንቺ ሰው ወድጄሽ እኮ ነው የምመላለሰው መውደድ በአጋጣሚ ድንገት የሚገኝ ነው። ግን አብሮ ለመኖር ፍቅር መሰረት ነው። ለዘላቂ ፍቅር ኑሮን ለመመስረት ልብሽና ልቤ በግድ መማከር አለበት። ቆንጆ የኔን እሾይ መውደድህን ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ሌላ ይቅር ማራኪው ፈገግታሽ የኔ ቆንጆ መራቅሽ መች አስከፋኝ የኔ አበባ አልገኝ እያለ የኔ ቆንጆ ልብሽ ነው የጠፋኝ የኔ አበባ እንዴት አገባሽም የኔ ቆንጆ እባክሽ አንቺ ሰው የኛ አበባ ወርጀሽ እኮ ነው የኔ ቆንጆ የምመላለሰው የኛ አበባ የኔ ቆንጆ የኔን እሽ ወይ መውደዴ ልንገርሽ ወይ ገላ መውደድ ገላ ፍቅር ካንቺ ለላይ ቅር